የፍቅርን ነገር የትዝታ ነገር የፍቅርን ነገር የትዝታ ነገር የመውደድን ነገር ትረካ ይጠራዋል መቼም አልናገር አይወጣኝም ክፋ ለፍቅር ጠሪ እንጂ አይደለም ለክፋ ተሰሚኝ እንደሆን ትረጂ ብዬ ከደጅሽ ቆሜ ነው የማናገርሽ ወሆይ ምን አሉሽ ሰዎች ሲያገኙሽ አሀ ምን አሉሽ ሰዎች ሲያገኙሽ ቆላ ነው መንደሬ ደጋ ነው ያየኳት ቆላ ነው መንደሬ ደጋ ነው ያየኳት የፍቅርን ነገር የትዝታ ነገር የፍቅርን ነገር የትዝታ ነገር የመውደድን ነገር ልትረዳኝ ጠራኋት ታዳጅ ጥሪዬን አታደርጊው ነው የፍቅርን ነገር እንድትረጅኝ መልካም እንጫወት ዳግም ፍቅር ፍቅር እንዲያ ነው መዋደድ አድያማይ ወሆይ ምን አሉሽ ሰዎች ሲያገኙሽ አሀ ምን አሉሽ ሰዎች ሲያገኙሽ ቆላ ነው መንደሬ ደጋ ነው ያየኳት ቆላ ነው መንደሬ ደጋ ነው ያየኳት የፍቅርን ነገር የትዝታ ነገር የፍቅርን ነገር የትዝታ ነገር የመውደድ ነገር ትዳይ ጠራኋት ተፈጥሮሽ ቢገዛኝ ልቤን ብታጠቁኝ ፍቅሬን ብትካፈይ ትረጅኝ ጥራት ፈጥነሽ ድረሽልኝ ምርጫ ያንቺ ሆነ መውደዴን ባያሌው መጨነቄን ወኮይ ምን አሉሽ ሰዎች ሲያገኙሽ አሀ ምን አሉሽ ሰዎች ሲያገኙሽ? ቆላ ነው መንደሬ ደጋ ነው ያየኋት ቆላ ነው መንደሬ ደጋ ነው ያየኋት የፍቅርን ነገር የትዝታ ነገር የፍቅርን ነገር የትዝታ ነገር የመውደድን ነገር ረዳኝ ጠራኋት በጣም ወደሻለው ላንቺ ፍቅር አለ ያለው ጠዋት ማታ የሚያምራት ገብተሽ ተመቻችተሽ ከልቤ ቁጭ በይ